ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ምን ልታዘዝ? ቴሌቪዥን ነው።
አልገባንም ጨዋታው።
ኮከብ ዘጠኝ ሰማንያ አምስት ነው። ስላላርገው ይደውላሉ መጀመሪያ።
አዎ ይመጣል። እሱማ አድርጓለሁ።
ከዛ ከዛ ሰባ በኋላ?
ቁጥር ተጽ- ሰባ ቁጥር ተጽዕኖ አማርኛ አርገው
እሺ ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ
ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ ጥያ- ጥያቄና መልስ ወይም ገጠር ሁለት ላይ ትመልሳለህ።
okay። ይሄ coin ብዙ ምናምን ምናምን የሚለው ስም ነው።
አ- እኮ ግዙ ማለት coin ነው የምገዛው።
በስንት ነው የሚገዛው?
ከሁለት ብር ጀምሮ coin አለ።
በ- በምንድን ነው የሚገዛው? ሱስ ከሞባይል ካርድ ነው እ
ከሞባይል ካርድ ነው የሚወስደው ከሞባይል ካርድ ነው የሚቀንሰው?
የሚወስ አዎ
እሺ
ትኬት ደግሞ subscribe ስታደርግ ትኬት ይገባላል።
okay እሺ እሺ